Hello ጤና ይስጥልኝ ቤት ቤት ራሄል ነኝ። እባክዎ ምን ልርዳዎ?
በሳንቲም ፔይ አስገብቼ ነበር ብር እሺ መቶ ሀምሳ ብር እና ከቴሌ ብር ነው ያስገባሁት።
ከቴሌ ብር ወደ ቤት ቤት አዎ በሳንቲም ፔይ ነው እንትን ያልኩት ነበረ እሺ መቶ ሀምሳ ብር እና አልገባልኝም። እ፣ ዝም ብሎ load እያደረገ ነበር። መሀል ላይ connection ተቋረጠ።
ቆርጧል ግን ካንተ አዎ account ቆርጠ አዎ አዎ እና message ገብቶልሃል?
ያው የቆረጠበትን እ አዎ እሺ message ኡን ቴሌግራም ላይ ላክልን። እሺ የቤት ቤት ቁጥርህን አድርገህ ቴሌግራማችንን ታውቀዋለህ አይደለ?
አዎ አዎ እሺ እዛ ላይ ላክልንና check እናደርገዋለን። ካልሆነ እሺ።
እናሳውቅልሃለን ለሳንቲም ፔይ አልገባ።
እሺ እሺ ግማሽ መልካም ጊዜ። እሺ